ምን ታደርጋለህ?
ስፖርት ለዳው
እንትን የማይሰራም ነው ምን እንትን ቴሌብር ብር በልቼ ነበረ ቴሌብር አይሰራም። እንዴት ሸ- እንዴት ላድርግ?
withdraw ለማድረግ ነው።
አዎ እምቢ አለኝ አይሰራም። ትናንት ጀምሮ ምናምን እ በዚህ ስልክ ነው የሚጠቀሙት።
አዎ በዚህ በዚህ በአምስት ቤቱ አዎ።
እሺ መልሰን ደውለን እናሳውቆታለን። እሺ ደንበኛችን ሲስተካከል፣ ለመቀመርም በአዲስ ፈልጌ እምቢ አለኝ።
እሺ እናሳውቆታለን በዚህ ስልክ። እሺ መልካም ቀን።